ሄሎ ጤና ይስጥልን ቤት ቤት አሁን ይስጥልን ንግዙ ኮንፊርም እንድታደርግልኝ ነበር ናት።
እሺ በዚህ ቁጥር ነው። እሺ አንዴ ቼክ ላድርግ መስመር ላይ ጠብቀኝ።
እሺ እሺ
ስንት ብር ነበረ? ይቅርታ አንድ አንድ ሁለቴ
ዛሬ ነው አይደል? ይቅርታ እ እ ዛሬ ነው።
አሁን አሁን በቅርብ ናት። ከሰላሳ ደቂቃ በፊት
okay
አርሴናል ከተሸነፈ ሊቨርፑል አንድ